hello
ጤና ይስጥልኝ። Fresh Corner እንዴት ነህ? አዎ እሺ፣ አስቴር ኖት።
አዎ አዎ።
ታሪፍ ቤት ነው የምንደውልሎት ማለት ይባላለሁ። transaction ነው ለተከታታይ ቀናት ስላልነበረ POS ኡ ላይ ያጋጠመ ችግር ካለ ለመጠየቅ ነበር።
አይ POS ላይ ምንም ችግር አላጋጠመም። እም፣ ነው።
customer አይጠይቅም ይሆናል እንጂ እስካሁን ደህና ነው። በፊት ነበር አስተካክላችሁ ሄዳችሁ አይደለ? በፊት እንትን አያወጣም ነበር። የዛሬውን ቀን ነገ ምናምን እያደረገ ነበር የሚገባው በገቢ በ POS ሳይሆን ብር በምታስገቡበት ሰዓት የዛሬን transaction ነገ ምናምን ነበር የሚገባው። እሱንም አስተካክለው ነበረ፣ ግን አሁን ግብይቱ እንትን customer ስለማይጠይቅ ነው።
ጥሩ፣ እሺ። እሺ እዚህ ሌላ ጊዜ ምናልባት አጋ- ምና- የሚያጋጥም ችግር ካለ ዘጠና ሶስት ዘጠና አምስት ላይ ደውሎ እርዳታ ማግኘት ይቻላል።
እሺ፣ እሺ፣ አመሰግናለሁ።
እሺ መልካም ቀን ይሁንልዎት።
አመሰግናለሁ።